ነው አባ ወይ ጠይቄልህ ነበር እና ቢጫ ፎቅ ዜሮ ስድስት ቀበሌ እዛ ነው ያለው። እሺ
እ ቢጫ ፎቁ አዎ ቢጫ ፎቅ አጠገብ ነው ወይስ እዛው?
አይ እዛው እዛው ላይ ብትጠይቅ ማንንም ሰው ያሳያል። ስልክ ልስጥህ አዎ አዎ ሴቶች እስኪ ዜሮ ዘጠኝ
ዜሮ ዘጠኝ
አስር
አስር ሰላሳ ሰባት ዜሮ ሶስት ዘጠና ሶስት ሰላሳ ሰባት ዜሮ ዜሮ ሶስት ሶስት ዘጠና ሶስት ዘጠኝ ሶስት አዎ በኢሜል ላኩልኝ። ሳላኳቸው ይልኩልኛል።
አይ በዚህ አይልኩም መሄድ አለብህ ግዴታ ግዴታ መሄድ አለብኝ።
አዎ አዎ እሺ እሺ አባቴ መልካም ቀን አመሰግናለሁ።
እሺ ችግር የለውም እሺ።